ትምህርት ቤት የምንረዳው
እኔ በዛ አዲስ ታወቅኩኝ ሰባ አምስት ሰባ አምስት ለሁለት ግን አካውንት ላይ አልጻፈውም።
ምን አሉኝ?
ከዛ ውጪ ሰባ አምስት አሁን አሁን
ምን አሸንፈው ነው አሸንፍ ያው ማለት ነው አልጨመረውም?
አልጨመረም። እ፣ ከዛ ጽፎ በቃሽ።
በእጅ ምን ብቻ ጌም?
ከበላ ቢሞላ እ ምን ጌም ነው እ፣ ቢ ቢት virtual
እኮ በቃ ያሸነፉበትን screenshot አድርጎ የላኩልን ቴሌግራም ላይ እና እናየዋለን። ከስልክ ቁጥሩ ጋር Best Bet ከሚጠቀሙበት ስልክ ቁጥር ጋር አንድ ላይ የላኩልን ቴሌግራም ላይ አንቱ ላይ ያው ኦንላይን ላይ ስለሆነ ገባሽ አዎ።
ስድስት history ላይ አለ። account history ላይ history ውን screenshot አድርጎ የላኩልን እሺ በምን ላይ ቴሌግራም ላይ ዜሮ ዘጠኝ ዜሮ ሶስት እሺ እሺ ተቀቢያቸው አርባ አራት እ፣ ሰላሳ ሰባት እሺ አርባ ሰባት እሺ እሺ መልካም ቀንሽ